ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም።
ከ We Plus ነው የምደውለው።
እሺ፣
ባለፈው app ላይ ተመዝግባችሁ ነበር አይደለ? We Plus app፣ We Plus solution
ይሆናል እንግዲህ።
እ እና የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ነገሮችን እንጠይቃችሁ ነበር።
okay፣ እሺ።
የድርጅታችሁ ስም ምን ነበር?
እኔ እንጃ አላስታውሰውም። ምን አይነት እንትን ነው?
እ?
ምንድን ነው ጥቅሙ?
ዊ ፕላስ ሶሉሽን አላስታውስም።
We Plus solution እ፣ እንትን ምንድነው store ነው የሚባለው app ኡ እሱ እስከ ሀምሳ በላይ service ኦች አሉ። ከ service ኦቹ አንዱ ደግሞ እ፣ እንደናንተ የሚሰሩ store ኦች ናቸው ማለት ነው።
አይ፣ እና- አልጠቀመውም። ይቅርብኝ።
ነው ይሻላል።
አ- አ- okay እሺ